ሄሎ
ጤና ይስጥልኝ።
እሺ፣ አውርድልህ።
ጤና ይስጥልኝ። ደንበኛችን ከ BGI ኢትዮጵያ ነው የምደውለው።
እሺ፣ እንትን ትንሽ ተበላሽቶብን ነበር። እሱን እኮ ነው ያልኩት።
ይቅርታ መስመሮት በጣም እየተቆራረጠ ነው እየተዟ
ምን እንትን ጫንጮ መናኸሪያ ላይ እኮ ሴንትራል ሆቴል።
አዎ ጫ- ጫንጮ ነው አይደል ያሉኝ? ጫንጮ የት አካባቢ መናኸሪያው ጋር?
አዎ፣ መናኸሪያ መግቢያ።
እሺ ምንድን ነው የሆነ ላፍቱ ማስለቀስ ነው ያሉት?
አቀ- አቀዘቅዝም። አዎ፣ ሴንትራሉ ይሰራል፣ አቀዘቅዝም።
ይበራል አይደለ?
አዎ፣ ይበራል፣ ሴንትራሉም ይዞራል፣ ግን አቀዘቅዝም።
እሺ የድራፍት ማሽን ነው አይደል ያሉኝ? ፍሪጅ አይደለም።
አዎ፣ ትንሽ ፍሪጅ ነው።
ፍሪጅ ነው?
አዎ፣
እሺ ጥያቄዎትን መዝግቤ ወደ ጥገና ባለሙያዎች አስተላልፍ ያለሁ። ሌላ ምረዳት ነገር አለ?
እሺ፣ በቃ ስዩትና ላኩልና
ስለ ደወሉ እናመሰግናለን። አገልግሎት ለቤተሰብ እና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ምሽት።